Hello ሰላም ጤና ይስጥልን።
እንዴት አደራችሁ? እግዚአብሔር ይመስገን። የነገ show ለመ- ለመታደም ነበረ እሺ ይቻላል።
የስምንት ሰዓቱን እሺ ስሞትን ማድረግ ተሻለ አለባቸው
Hello አቤት
ተቆራረጠ። ይቅርታ አልሰማሁትም። ስሞትን ማድረግ ተሻለ አለባቸው
ተሻለ አለባቸው።
አ ስልክ ልውሰድ።
ዘጠኝ አስራ አንድ
እሺ ዘጠና አንድ
ዘጠና አንድ ሀምሳ አንድ
ሀምሳ አንድ አስራ አምስት
ለስንት ሰው ነው ብዛት? አቶ ተሻለ?
ሁለት ሰው ነው ሁለት ሰው ከእኔ ጋር ሌላ አንድ ሰው አለ ሁለት ነው ሁለት ሰው አ የስምንት ሰዓቱን አ እሺ አቶ ተሻለ እናመሰግናለን። መልካም ቀን። ቦታ ይዣለሁ። የዕለት ዕለት ነው ትኬት ብያ መግዛት- የሚፈጸመው እዛው ነው አዎ አዎ፣ እሺ አደራ አመሰግናለሁ ችግር የለውም። ሰላም ዋሉ። መልካም ቀን።
ቻ እሺ እሺ አሜን።